hello ጤና ይስጥልኝ ተድላ አምቡላንስ ባኮ ምን ልርዳው?
እንትን ነበረ ሚኒሊክ ሆስፒታል ወደ የረር ለሚሄድ patient ነበር።
ከሚኒሊክ ሆስፒታል አዎ፣ ወደ የረር የረር ሆስፒታል ነው።
የረር ሆስፒታል ነው አባት
የት ነው ሆስፒታል?
አዎ፣
አምቡላንስ አምቡላንስ የረ- አዎ፣ ተድላ አ ማድረስ ብቻ ነው አዎ፣ አድርሶ መመለስ ደርሶ መልስ።
አዎ።
ኬዙ ምንድን ነው?
ኬዙ ዲያሊሲስ ነበራቸው።
okay ለ dialysis ነው ወደ እንትን የሚሄዱት አዎ፣ ወደ የረር የሚሄዱት።
አዎ።
inform አድርጋችኋል?
ማለት inform አድርጋቸዋል ስትይ አ፣ እንትን አላቸው አላቸው ተዘጋጅተው ቁጭ ብለዋል። አምቡላንስ ስለዘገየባቸው ነው እ